ጤና ይስጥልኝ። ቤት ቤት ቤቲ ነው የምንለው።
betting ጉ አላሳየኝም ብሎ ነው እሱ እይ- አላሳየም ማለት
እንዲሁ ካሜራ ትኬት ቆርጠህ ነው?
አዎ እሺ፣ ከስልክ ወደ ንገረኝ።
አስር እሺ፣
ሰባ ዘጠኝ እሺ፣ ሰማንያ እሺ።
አርባ ሰባት
ያው አሁን አርሜልሃለሁ። እሺ፣ check አድርገው።
እሺ እሺ፣ ተደወልን። አመሰግናለን። መልካም ቀን